ሰላም ነው አለን፣ እግዚአብሔር ይመስገን። ብር transfer አድርጌ ነበር አልገባልኝም፣ ወደ ሁሉ ስፖርት account ኤ ማለት ነው።
transfer ኬት ወዴት ነው ያደረጉት? withdraw ነው?
አይ deposit ከቴሌ ብር ወደዚህኛው account ማለት ነው።
እሺ፣ ከቴሌ ብር የተላከልዎት message አለ?
አዎ አለ።
እሱን screenshot አድርገው ቴሌግራማችን ላይ ላኩልን።
okay ምን ምን- ምን- ምንድን ነው እንትኑ ፔጁ ሁሉ ስፖርት ብዬ ነው የምገባ ቴሌግራም አይደለም ቴሌግራም የ website ኣችን ላይ የጥያቄ ምልክት አለች አይደል? እሷ ጋር የቴሌግራም ምልክት አለች። በእሷ okay።
ሲገቡ ያገኙታል።
እሺ እሺ